ጤና የሲበራ መረጃ ማዕከል እባክዎት።
እንትን ስንት ስንት ብር ነው? ብሩን book አላረክልኝ።
እሺ ዋጋው ሶስት ሺህ ሰባት መቶ ሰባ ሁለት ብር ሶስት ሺህ ሰባት መቶ ሰባ ሁለት ብር ሶስት ሺህ ሰባት መቶ ሰባ ሁለት ብር።
አዎ እሺ እንትን text በተለ- በቴሌግራም አዎ ያ- ከአካውንቱ ጋር አድርጌ አንድ ላይ እልክልዎታለሁ።
እሺ አፍነሽ በዚህኛው ሲም አይደለም ግን የቴሌግራሙ እሺ እ በእኩል ሲ በሚለው አይደል ጠ- ጠዋት እያ- እያወሩ በነበረው አይደል አዎ ጠዋት አውርቻለሁ በ- በቃ እሺ እልክልዎታለሁ በዛ